good afternoon ፓስተር ሽንጫልቱ speaking።
እንዴት ዋላችሁ? ሰላም ዋላችሁ?
እግዚአብሔር ይመስገን። እንዴት ዋሉ?
አለን። ሞሮኮ bath ይኖራል ዛሬ አለ ነው። ለስንት ሰዓት እና ለመቼ የፈለገው? ስንት ሰዓት ነው? ለስንት ሰዓት ነው የፈለገው?
ለሁለት ሰው ስንት ሰዓት ላይ ሆን ስንት ሰዓት ሁለት ሰው ሞሮኮ፣ ሶስተኛ ሁለት ሰው couple ሞሮኮ። ለመቼ? ለዛሬ ነው የፈለጉት?
ለዛሬ አለ አለ ነው። ስንት ሰዓት ላይ ነው የፈለጉት?
አስር ሰዓት ላይ ይኖራል።
ይኖረናል። አዎ።
እሺ አስር ሰዓት ላይ ሁለት ሰው couple ማን ልበል ስሞትን?
ኤደን ኤደን ስልክ ልውሰድ?
እሺ የዘጠኝ አስር እሺ ስልሳ አራት እሺ ሰላሳ አምስት ሰላሳ ሰባት
እሺ ይዤ ነው ታዲያ እሺ አመሰግናለሁ።